ልጆች ታወሙ። ሄሎ ሄሎ፣ ጤና ይስጥልኝ።
እግዚአብሔር ይመስገን። እንዴት ነሽ?
እግዚአብሔር ይመስገን።
እ፣ መርሃዊት ነኝ ከመቀሌ
እሺ እና እ፣ ያው የስራ ማስታወቂያ አይቼ ነበር።
እሺ፣ በዩቲዩብ ላይ ነው ያዩት?
አዎ፣ በዩቲዩብ ላይ እሺ፣ ዩቲዩብ ላይ ቪዲዮ ማስታወቂያውን ያዩበት ቪዲዮ ላይ ማስታወቂያውን ያዩበት ቪዲዮ ስር
አዎ፣
መመዝገቢያ link አለ።
እሺ። እዛ ግልጽ እኮ ነው። በዚህ በዚህ ስልክ ለ- ለዚህ ስልክም ማግኘት እንደሚቻል ገጽ አዎ፣ ስለዚህ አንቺ ገብተሽ list ላይ አንቺ ለራሱ information እንግዲህ ሞሪት በዛ ላይ ገቢና ተመዝገቢበት ሊንክ ይቻላል፣ በዚህ አይቻልም።
በሊንኩ ተመዝገቢ መመዝገብ ይቻላል። በሊንኩ እ?
በሊንኩ ግቢና ተመዝገቢ።
እሺ፣ እሺ
እሺ